ഹലോ ഹലോ
അബേ ये रॉ मटेरियल कितना है
हेलो गुड मस्टन
ሰላም ነው አይደለ?
हेलो ቤተሰብ ቤት ኤ- እ? አዎ ከቤት ነው የምደውልልህ አህመድ።
እሺ እሺ እሺ ወይ አለቃ ኤ ኮንግራጁሌሽን ትኬት ምናምን የምትወጣው ዝም ብሎ ላይክ ለአንተ ማረጋገጫ እንዲሆን ነው እንጂ ችግር የለውም። እንትን ባትልም አይ- አይ- አይዲያው ምንድን ነው?
እ ትኬቱ ዊን ካደረገ ይዘህ ማታ ያ- የሆነ ያ- ዊን ያደረገበት ሰዓት ላይ ነው የሚጨምርልህ እንጂ አ ኤ ልክ ለሱ ስለከፈልኩ አይደለም። ለምሳሌ እም እዚሁ ሊሆንና የአንተ balance የመቼ ትኬት ነው የትኬት
ይሄ አንተና የተበላ ትኬት ነው ዛሬ pay የተደረገው ትላንት win የሆነ ማለት ነው
የትናንት ወደ ትኬት ነው?
አዎ ትላንት የተቆረጠ ትኬት ነው ዛሬ win ተብሎ ዛሬ win መጣ ዛሬ አይደለ?
አ
ትኬት ማን ነበር የሚለው cashier ነው የሚለው?
ዮሴፍ
ትኬት አለ ዮሴፍ አስር ነው የሚለው አዎ አዎ ዮሴፍ አስር
ዮሴፍ አስር ሚኒስትሪ ላይ ነው። ይኸው አሁን ይህ ብር ትናንትና ሁለት ሺህ ምናምን ብር እያለ አዎ ጠዋት ስትገባ አንድ ሺህ ብር ጨምሮ ሶስት ሺህ ብር ሆኖ ነው የገባው።
አ 2956 ብር ነበረ ያደረው ማለት ነው 2956 ብር ነበር 3078 ብር ሆነ የመቶ አስራ ዘጠኝ ብር የመቶ አስራ እሱን ሰራሁትና የመቶ አስራ ዘጠኝ ብር ጭማሪ ነው ያለው።
አስራ ዘጠኝ ብር አንድ ሺህ ሰላሳ ሰባት አዎ።
ብር ይጨምረልሃል። ይህ ትኬት አንድ ሺህ ምናምን ብር አይደል የከፈልከው?
አዎ አንድ ሺህ ሰላሳ ሰባት ብር አለ።
አንድ ሺህ ሰላሳ ሰባት ብር ይኸው ትኬቷን ልላክልህና እ ትናንትና መጨረሻ ላይ በሀያ ብር ትኬት ቆረጥክና እ account ላይ የ cashier account ላይ ሲኤው ላይ ማለት ነው እዚህ ሁለተኛው ላይ ትኬት የምትቆርጥበት ላይ እ ሁለት ሺህ አርባ አንድ ብር ቀረ። ከዛ አንድ ሺህ ሰላሳ ሰባት ብር ጨመረል system ላይ እሺ እሺ ይኸው ልክልህ አለ። screenshot አድርጌ ልክልህና ታየዋለህ። እያንዳንዱ history ማየት ትችላለህ።
እሺ እሺ እሺ